hello ይሰማል አይደል እኮ headset ኡ ላይ የማያስተላልፍልሽ ሁለቱ አንደኛው የ speaker ነው አንደኛው የእንትን ነው ላፕቶፑ ላይ ያለው processor ኡ ላይ ያለው ምልክቶቹን አየሻቸው አዎ ሁለቱም ላይ መሰካት አለበት headset ኦች by default ሁለት ጃክ ነው ያላቸው ምኑን እኮ ሄድሴቱ ላይ የትኛው ሄድሴት እ እኮ አንደኛው ስፒከሩ በፒሲው ነው ነው የምትይኝ አይደለ? አዎ እኮ የዚህኛው የእንትኑ ማለት ነው ምንድን ነው headset ኡ desktop ኡ ላይ ሲሰካ ሁለት ጃክ ነው ያለው። አንዳንዶቹ desktop ኦች በአንድ ጃክ ሁለቱንም ይቀበላሉ። አንዳንዶቹ ደግሞ ሁለቱም ጃክ ላይ ለ speaker ይሄኛውን ለእንትን ይሄ ተብሎ የሚሰካባቸው አሉ፣ ለማይክራፎን ማለት ነው። ይሄኛው እንደዛ ነው። PC ው PC ው እኮ ነው headset ኡን እንትን የማያደርገው። አዎ እኮ እስቲ በእሱ እሺ እናድርገው። አሁን ይሄኛው ይመጣል፣ በቃ በዚህኛው በዛኛውም እንደዚህ አድርግልኝ። እ እኮ እኛ ሁለቱንም support እናደርጋለን። VPN ኡ ላይ issue ካለ አሁን የ VPN issue ነው እንላለን። አሁን መጀመሪያ የ headset ኡ የምኑ ይስተካከል፣ የ sound ኡ ማለት root cause ለማድረግ አሁን የ VPN ይሁን የማይክራፎን ይሁን አናውቀውም። አሁን የማይክራፎን እንዳልሆነ እናውቃለን እዚህ ጋር